አርብ በዘጠኝ ሰዓት መዝሙር በቅዱስ ያሬድ ሃሌ ሃሌ ሃሌሉያ ሃሌ ሃሌ ሃሌሉያ ሃሌ ሃሌ ሃሌሉያ ሶበ ሰቀልዎ ሶበ ሰቀልዎ ሶበ ሰቀልዎ ለእግዚእነ ፀሐይ ጸልመ ወወርህ ደመኮነ አለቅለቀት ምድር ወተከሱ መቃብራት። ትርጉሙ ሀሌታው ያው ከዓለም በፊት የነበርክ አርዮን ያለ አሁንም የምትኖር ማለት ነው። ሀሌ ሀሌ የሚለውን ጌታችንን በሰቀሉ ጊዜ ፀሐይ ጨለመ፣ ጨረቃ ደም ሆነ። ወዮ ወዮ ወዮ፣ ምድር ተናወጠች፣ መቃብሮችም ተከፈቱ ማለት ነው። እነቹ ከተፈጸሙ በኋላ ተአምረ ኢየሱስ ከተባለ በኋላ አሁንም ሶስት ካህናት ማዕጠንት ይዘው ከርቤና ዕጣን እያጠኑ በዜማ እንዲህ ይበሉ ኦ ዘጥመ ሞተ በስጋ ኦ ዘጥመ ሞተ በስጋ ዘጥመ ሞተ በስጋ ሕዝቡም ይቀበሉ። ትርጉሙ ወዮ በስጋ ሞትን የቀመሰ፣ ወዮ በስጋ ሞትን የቀመሰ፣ ወዮ በስጋ ሞትን የቀመሰ የሚል ነው። ቀጥሎ ዲያቆን በማሕዘኒ ንባብ ወይም በወርድ ንባብ ታውለት ቅረስ ዕለት ያብየከ እግዚኦ ኦ ዘጥዕመ ሞተ በስጋ በተሳቱ ሰዓት በእንቲአነ ቅትል ጥልቀት አበሳነ ክርስቶስ አምላክን አድኅነነ ታውለት ቅረስ ዕለት ያብየከ እግዚኦ ከመቃልከ አለቦኒ ትብፃሕ አስተውቆት የቅድሜከ እግዚኦ በከመ ቃልከ አድኅነኒ ጐስአ ከናፍር የስብሐቲከ እስመ ምህርከኒ ኵነኔከ ነበበ ልሳንየ ቃለከ እስመ ጽድቅ ኩሉ ትእዛዝከ ይኩነኒ የማንከ ከመ ያድኅነኒ እስመ ትእዛዘከ አፍቀርኩ አፍቀርኩ አድኅኖተከ እግዚኦ ወሕግከ እሰ ተመሃርየ ውእቱ ትሄወኒ ነፍስ የወእሰብህከ ወይርዳአኒ ኩነን የቢአከ ተረሳኢኩ ከመበግእ ዘተገድፈ እስሶ ለገብርከ እስመ ትእዛዘከ ኢረሳኢኩ ኦ ዘጥመ ሞተ በስጋ ኦ ዘጥመ ሞተ በስጋ ኦ ዘጥመ ሞተ በስጋ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም እግዚኦ ዘመጦከ ነፍሰከ ሀበ አብሶ ተሰቀል ከሊበጽ መስቀል ወጽሔከ ፍኖተ ለፈያታዊ በየማን ዘተሰቅለ ምስሌከ ነበዊ ውስተ ገነት እቲታየኒ ኦ ኄር ወኢትግድፈኒ ኪያየ ግዱስ አላ ቀድስ ነፍስየ ወሥጋየ ወአብርህ ልብየ ወረስየኒ ሱታፍየ ለጸጋ ምስጢርከ ዘኢይመውት ከመስወጥም ኩም ሰናያቲከ እቅረብ ለአቅርብ ለከ ስብሐተ ዘእንበለ ጽርዓት ወፈቱ ስንላይከ ፈድፋደ እምኩሉ ኦ ክርስቶስ አምላክን አድነን ናይ ኢዝየኒ ወዘልፈኒ ወለዓለም ዓለም አሜን ኦ ዘእንቲአነ ተወለድ ከእም ድንግል ወጾር ከስቅለተ ኦ ኄር ወአሞት ከሞተ ብሞትከ ወአጋር ከትንሣኤከ ኦ ክርስቶስ አምላክነ ኢትታይ ዘለሃኮ በእርየከ ወአርኢ አፍቅሮተከ ሰብአ ኦ መሃሪ ወተወከፍ አስተውቆታ ለወላዲትከ ዘወንቲአነ ወአድኅን ሕዝበከ ትሑታነ ወኢትታየነ ለዘልፉ ወኢትመጥወነ ለግሙራ በእንተ ስምከ ወኢትምጥ ኪዳነከ ወኢትአርቅ ምሕረተከ እምኔነ በእንተ አብርሃም ፍቁርከ ወእንተ ይስሐቅ ቁልኤከ ወእንተ እስራኤል ቅዱስከ ወነጸረ ፈያታዊ ርእሰ ሕይወት ዲበጽ መስቀል ስቁለ ይቤ ሶበሰቼ ኢኮነ ዘስቁል ምስሌነ አምላክ አምላክ ዘተሰገወ እሚሃብ አፀሐይ ጽላሎቶ ወምድርን እምያድለቅለቀት ዘርአት ዳይሙ ካልየ ኩሉ ተዘከረኒ እግዚኦ አመ ትመጽእ በመንግስትከ ኦ ዘጥዕመ ሞተ በስጋ ኦ ዘጥዕመ ሞተ በስጋ ኦ ዘጥዕመ ሞተ በስጋ ስብሐት ለአብ ወወልድ ወመንፈስ ቅዱስ ዘተወከፍ ከአሚኖቶ ለፈያታዊ በዲበ መስቀል ተዘከረን ተወከፈኒ አብየከ ንሕነ እለ ድልዋን ለፍትሐ ሞት በእንተ አበሳነ ንትአመን ከማሁ ኃጣውኢነ ወናነብብ መለኮተከ ወንጸር ምስሌሁ ኩልነ እንዘ ንብል ተዘከረን እግዚኦ አመ ትመጽእ በመንግስትከ ወኢዜኒ ተወነጸረት ወላዲቱ ሀበግእ ኖላዊ መድኃኒ ዓለም ሊበጸ መስቀል ስቁል ትብየ እንዘ ተበኪ እስመ ዓለም ይትፌሳ በተወክፈቱ መድኃኒተ ወአማውት የሰ ይውእ ይትወነጸርክ ውስተ ስቅለትከ ዘአንተ እጉስ ላዕሌሃ በአንተ ሕይወተ ኩሉ ዓለም ኦ ወልድየ ወአምላክየ ወመድኃኒየ ቀጥሎ ምስማክ ወወደዩ ሀሞተ ውስተ መብልዕየ ወአስተዩኒ ብሂ አለ ጽምዕየ ለትጉኖም ማይዶም መስገርተ በቅድሚሆሙ ወወደዩ ሀሞተ ውስተ መብልዕየ ወአስተዩ እኒ ብሂ አለ ጽምየ ለትኩኖሙ ማይዶሙ መስገርተ በቅድሚሆሙ ወይም ወወደዩ ሞተ ውስተ መምልየ ዋስተዮኒ ብአለ ጽምየ ወወደዮ ሐሞተ ውስተ መምልየ መዝሙር አሁን የተባለው 68 21 እስከ 22 ያለው ነው። በምግቤ ውስጥ ሐሞትን ጨመሩ፣ ጥማቴንም ለማርካት መጻጻውን አጠጡኝ፣ ማዕዳቸው በፊታቸው ወጥመድ ትሆንባቸው ማለት ነው። ቀጥሎ አርባዕቱ ወንጌሎች ይነበባሉ። የማቴዎስ ወንጌል ከተነበበ በኋላ ጊዜ ተሰዓቱ ሰዓት ጸርሐ ኢየሱስ በቃሉ ወይቤ ኤሎሄ ኤሎሄ የማርቆስ ወንጌል ከተነበበ በኋላ ይዜ ተሰዓቱ ሰዓት ከልሃ ኢየሱስ በቃሉ አማይፀነ ነብሶ ሶብየሃ የሉቃስ ወንጌል ከተነበበ በኋላ ጊዜ ተሰዓቱ ሰዓት ገአረ ኢየሱስ በቃሉ ወወጣት መንፈሱ ሶብየሃ ይዜ የዮሐንስ ወንጌል ከተነበበ በኋላ ይዜ ተሰዓቱ ሰዓት አጽነነ ርእሶ ኢየሱስ ወይ ተፈጸመ ኩሉ ቅዱስ እግዚአብሔር ቅዱስ አየር ቅዱስ ያብዘይ መውት በጠምቀ ወልደ ማርያም ቅድስት ድንግል ተሳለን ነቢዮን ቅዱስ እግዚአብሔር ቅዱስ አያል ቅዱስ ያው ዘይመውት ለተንስ ለተጠምቀ በዮርዳኖስ ተስተቅለ ዲዮጥ መስቀል ተሳለን ነቢዮ